ተንገበገበልሽ አረረልሽ አትራቅኝ በእኔ ሞት አይብዛ መንደዴ ያስታርቅን መውደዴ ልመናዬን ስሚኝ ይቅርታሽ ይድረስኝ ጥፋቴን ለመርሳት ያከማነሰኝ ልቤ የወቀሰኝ ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲያ ተጨንቋል ስሜቴ አልበላም አልጠጣም እምብያለኝ ሆዴ ኧረ ይግባኝ ሳይታይ ሊቀር ነው ወይ ፍርዴ የእድሜን ጧት ማታ በትካዜ ገፋው አጣሁት ሰላሜን አንቺን ስላስከፋው ያለውን እጅ ያለው መቼው ካልከበደኝ ጸልይልኝ ፍቅርሽ እንዳያሳብደኝ ላንቺ ብላኝ እንጂ አልላል ተመቼ ላንቺ ይብላኝ እንጂ አልላል ተመቼ እወዳታለሁ ማለት አይሰለች እወዳታለሁ ማለት አይሰለች ተራዬን ብነሳ ልበር እንደገድ ብመርጠው ምራቁን የቀናኝ መንገድ ስትሄጂ ቢከፋኝ ስሞታ አላሰማ ትለየሽኝ ብዬ ዛሬ አንቺን አላማ ክፉሽን አውርቼ አልኖርም ሲቆጨኝ ቅናት ነው ጠላቴ የሚያነጫንጨኝ ዳር እስከ ዳር ብዞር ልክሽን አላገኝ ልርሳሽ ብል መንፈሴ ሰውም አያረገኝ እምባዬን ባፈሰው አፍ ላይ ደቀንኩት የኔ ቃላት ናቸው ፍቅሬን የቀኑበት አይኔን እየረሳው በዛፍ በቅጠል ትምስል ሳያርጎኛል ከአንቺ መነጠል ትካዜን አጥምደው ምንም ቢፈዙበት ያዩበታል እንጂ ወፍን አይዙበት እባክሽ እባክሽ ታረቂ ታታስጨንቂ እባክሽ እባክሽ ታረቂ ታታስጨንቂ ልቦናሽ ግን ያውቃል ሊርቅ መወሰኑ ጠፍቶብሽ የሆነ የመቻል ወሰኑ አንድም ሰስቶኛል ለሱ በይኒከ አይለምደውም ጥፋት ሰው ሲቀጣው ፍቅር ልቦናሽ ግን ያውቃል ሊርቅ መወሰኑ ጠፍቶብሽ የሆነ የመቻል ወሰኑ አንድም ሰስቶኛል ለሱ በይኒከ አይለምደውም ጥፋት ሰው ሲቀጣው ፍቅር ምነው በትዝታ ሁሌ እንደምመኝሽ ከጉጉቴ መረብ ተቀምጠሽ ባገኝሽ እኔ አዳኝ አይደለው አላለም በጫካ ምን ሽሬም ባለው እምቢም ባይሳካ ብዙ ማልቀስ ባዳ ባይለመድ እንኳን ባንቺ ሐዘን ልቤ ላይ እስቲ ያለው ድንኳን ብትሰባብረኝ ምድር ለአራት ታጥፋ አብረን እንኖርና ሰላምን ያሽልጥፋ ቀራንዮም ቢስማ ጎልጎታም ይወቅ ይረዳን ምሕረቱ እኛ ሳንታረቅ ባይጻፍም ሰዓት ለዓለም መጨረሻ እኔን ማጣት ምጽአት ነው ያንቺ መመለሻ እባክሽ እባክሽ ታረቂኝ እንዳታስጨንቂ እባክሽ እባክሽ ታረቂኝ እንዳታስጨንቂ